ስለዚህ
አብሮ ስልን CT scan ፈልገን ነበረ። ጭንቅላት brain scan ነው አዎ፣
With contrast ነው without እ?
Without ነው ወይስ with contrast? ኮ-
ምን አልሽኝ?
ዋጋው ስለሚለያይ ነው። Without ከሆነ brain CT scan ሁለት ሺ ሰባት መቶ ነው። ዊዝ እሺ።
contrast ከሆነ ደግሞ አራት ሺ ዘጠኝ መቶ ያስጨምራል።
አራት ሺህ ዘጠኝ መቶ እና ሁለት ሺህ ሰባት መቶ አይደለም without ከሆነ ሁለት ሺ ሰባት መቶ with contrast without ከሆነ ደግሞ ሁለት ሺ ሰባት መቶ ላይ አራት ሺ ዘጠኝ መቶ ይጨመራል።
Okay እንትን ነው አሁን without ማለት እዛ ሳ- ውጤቱ ብቻ ነው የምንፈልገው እኛ ምርመራውን ማለት ነው።
እኮ ገባኛ አይደለም ማዘዣው ላይ ይጽፋሉ ዶክተሮቹ with ይሁን without ብለው እንደዛ ነው እንጂ ይሄ ከኛ የሚጨመር ምናምን ሳይሆን ዶክተሩ ያዘዛውን ነው።
ዊዛውት ነው ወይ ልበ- ዊዛውት ዊዛውት ነው ቤነክሲሲ ዊዛውት ነው ዊዝ አውት ነው ሁለት ሺ ሰባት መቶ ሁለት ሺህ ሰባት መቶ አዎ።
እሺ እሺ በቃ